ሄሎ
ሄሎ አብ- አቤት
deposit አስገብቼ ሀምሳ ብር አልገባልኝም አለኝ።
እ?
ሄሎ አቤት ዲፖ- ዲፖዚት አስገብቼ ነበረ ግን አላስገባልኝም። ሀምሳ ብር አስገብቼ ድጋሚ ሌላ አስገብቼ ነበር የተጠቀምኩት ያኛውም አልገባም እያለኝ ነው።
እሺ deposit ስታደርግ የደረሰን text ቴሌግራም ላይ ላክልን ከቴሌ ብር ነበር ያደረኩት።
እኮ ቴሌግራም ላይ ላክልን deposit ስታደርግ እ፣
ከቴሌ ብር የደረሰ ላይ ያለውን?
እንዳለ text ኡን አዎ እሺ እሺ እሺ